ስራውን መጀመር ይችላሉ ማለት ነው። ሁለተኛ ደረጃ በወቅት መሳለች ይችላል ወይም ከዛ በላይ ሰሩ ከመጀመሪያ ለየት የሚያደርገው ሁለተኛው ስልጠና አለ። ስልጠናውን ስልጠናውን ከወሰዱ በኋላ ሄሎ ጤና ይስጥልኝ።
ሰላም።
ከድራ ጋር ነበር የምደውለው በቲቪ
okay፣ እሺ።
አጋር ለመሆን ተመዝግቦ ነበር።
መውሰድ አንችልም።
SMS ስልሳ ሁለት ሀምሳ አንድ ላይ text ልከልዎት ነበር አይተውታል?
እ?
SMS ስልሳ ሁለት ሀምሳ አንድ ላይ
ምን?
text ልከልዎት ነበር አይተውታል? እሺ W W ድር ገበያ ላይ dot com ላይ እዛ ላይ ይመዝገቡ እና ይደውሉ።
okay፣ አ- አ- እንደዛ ሲሆን ነው የምትልኪልኝ?
አዎ አዎ ደብሊው ደብሊው ዶት ድር ገበያ dot com